ስላንተ ሳስብ ደስ ይለኛል ደስ ይለኛል ደስ ይለኛል እኔ ስላንተ ሳስብ ደስ ይለኛል ደስ ይለኛል ስላንተ ሳስብ ደስ ይለኛል ደስ ይለኛል ደስ ይለኛል እኔ ስላንተ ሳስብ ደስ ይለኛል ደስ ይለኛል መንፈስ ቅዱስ ሰላም ሰላም ሰላም ለሰላም ሰላም ሰላም ሰላም ለሰላም ልክ በማለዳ ነኝ እንደሚወጣው እንደ ንጋት ብርሃን ቤቴን አሞቀው የፍቅር ጠረን ነው ለእኔ ሞገሴ በሰው ፊት ያቆመኝ የማዕረግ ልብሴ መንፈስ ቅዱስ ሰላም ሰላም ሰላም ለሰላም ሰላም ሰላም ሰላም ለሰላም አንተማ የሕይወቴ ዋና ነህ፣ አንተማ ያላሳፈርከኝ ማዕበሉ ገፍቶ እንዳይጥለኝ በፍቅር ደግፍ ያረከኝ አንተማ የሕይወቴ ዋና ነህ አንተማ ያላሳፈርከኝ ማዕበሉ ገፍቶ እንዳይጥለኝ በፍቅር ደገፍ ያረከኝ ስላንተ ሳስብ ደስ ይለኛል ደስ ይለኛል ደስ ይለኛል እኔ ስላንተ ሳስብ ደስ ይለኛል ደስ ይለኛል ስላንተ ሳስብ ደስ ይለኛል ደስ ይለኛል ደስ ይለኛል እኔ ስላንተ ሳስብ ደስ ይለኛል ደስ ይለኛል መንፈስ ቅዱስ ሰላም ሰላም ሰላም ለሰላም ተመስገነልኝ ተመስገነልኝ ተመስገነልኝ ተመስገነልኝ ተመስገነልኝ ተመስገነለኝ ተመስገነለኝ ተመስገነ